Hello ጤና ይስጥልኝ አብሮ ይስጥልን።
አቶ ተስፉ፣ አቤት።
እንዴት ነው? ከፕሊም ስቶን ሀውስ ነበር የምደውለው።
እሺ፣ እሺ።
ትናንትና ባንክ ሄዳለሁ ብሎ አገኙ እንዴ? መረጃ ቴዎድሮስ አደባባይ አላገኘሁም፣ አላገኘሁም።
መረጃ የላቸውም።
አዎ፣ መረጃ የላቸውም።
Okay። እዛው አካባቢ ወደ head office ሙሉ መረጃ ነበረ። ከ head የት አካባቢ?
office ንግድ ባንክ
እሺ፣ በቃ እዛው አካባቢ እዚህ ለጋር ጋር ይኖራል።
ለገሀርም አለ። ለገሀር branch እዛም አለ። እ፣ ከፈለጉ ደግሞ ልደታ ቢሮ አለን የራሳችን ደግሞ እሺ፣ ወይ ልደታ እመጣለሁ እኔ ልደታ እመጣለሁ።
መርካቶ የገበያ ማዕከል እሺ፣ እሺ፣ በቃ እመጣለሁ።
እሺ።
እሺ፣ እሺ። ቻው። እሺ